ሲኖር በግርማ በታላቅ ምስጋና የሚኖር በግርማ በታላቅ ምስጋና እግዚአብሔር ይመስገን ይመስገን እግዚአብሔር ይመስገን ክብር የእርሱ ነውና የሚኖር በግርማ በታላቅ ምስጋና የሚኖር በግርማ በታላቅ ምስጋና እግዚአብሔር ይመስገን ይመስገን እግዚአብሔር ይመስገን ክብር የእርሱ ነውና የሚኖር በግርማ በታላቅ ምስጋና የሚኖር በግርማ በታላቅ ምስጋና እግዚአብሔር ይመስገን ይመስገን እግዚአብሔር ይመስገን ክብር የእርሱ ነውና የሚኖር በግርማ በታላቅ ምስጋና የሚኖር በግርማ በታላቅ ምስጋና እግዚአብሔር ይመስገን ይመስገን እግዚአብሔር ይመስገን ክብር የእርሱ ነውና ከፀሐይ መውጫ እስከ መግቢያው ድረስ ስሙ በሩቅ ይሁን ይክበር ስሉስ ቅዱስ የጸና ግንብ ነው ስሙ ላመኑበት የሕይወት ውሃ ምንጭ ጉዟችን አለ የሚኖር በግርማ በታላቅ ምስጋና የሚኖር በግርማ በታላቅ ምስጋና እግዚአብሔር ይመስገን ይመስገን እግዚአብሔር ይመስገን ክብር የእርሱ ነውና ሰማያትን ከድኗል ክብሩ የአምላካችን እግዚአብሔር ታላቅ ነው ቅዱስ አባታችን ልቤ በርሱ ጸና ባዳኙ ጌታዬ ሳመልከው ኖራለሁ እንደ ችሎታዬ የሚኖር በግርማ በታላቅ ምስጋና የሚኖር በግርማ በታላቅ ምስጋና እግዚአብሔር ይመስገን ይመስገን እግዚአብሔር ይመስገን ክብር የእርሱ ነውና ጽድቁ ለዘላለም ይኖራል ሲያበራ ልጆቹ ባሉበት በጽዮን ተራራ እኔም ብትጠራኝ ብገባ ከሰርጉ ይናፍቃል ልቤን እንድቀይ ለበጉ የሚኖር በግርማ በታላቅ ምስጋና የሚኖር በግርማ በታላቅ ምስጋና እግዚአብሔር ይመስገን ይመስገን እግዚአብሔር ይመስገን ክብር የእርሱ ነውና ትድግናው ለሕዝቡ መቼ ተቋረጠ ለጋስ ነው ጌታችን አብዝቶ የሰጠ በጸጋ ላይ ጸጋ